hello hello ሰላም፣ ስሜት ነኝ ከ Best Bet።
አቤት እናት።
አሁን እያወራን ነበረ እና እሺ
withdraw ለማድረግ የሞከርከው በ voucher ነው ስድስት ሺህ ብሩን።
እሺ ስለዚህ ወይ Best Bet ሱቅ ነው ሄደህ መቀበል የምትችለው ብሩን፣ ካልሆነ ደግሞ ተመላሽ ነው የምናደርግልህ።
okay እኮ ተመላሽ አድርጉልኝ በቃ በቃ እሺ፣ ሪፖርት ያድ- ላድርግልህና አሁን ታደርግልሃለች። voucher የሚለውን choice ስለመረጥክ ነው። ተቀርቅሮ ይቀመጣል እንደሱ ከሆነ።
እሺ እህት ያለች እሺ ሪፖርት አደርግልሃለሁ።
እሺ መልካም እሺ።
አመሰግናለሁ።